ሄሎ ሄሎ ሄሎ ወይ ጤና ይስጥልኝ።
አውረስልኝ አረዋ ሄሎ ለው ከኢትዮ ቺክን ነው የሚደውለው።
አዎ ዛር በሽር ነው አዎ አቅርበለት እናንተ እ እ እ
እና ቅሬታ አቅርበህ ነበረ።
አዎ
እሱ ጉዳይ ለመጠየቅ ነበር። ተፈቷል ወይስ?
እሺ
ደውሎ ዶክተር ሰለሞን እሺ
አልደወለልህም? አይሰማም እንዴ?
አ- አልደወለም ጭራሽ አልደወለም
እ፣ አልደወለልህም?
አልደወለልኝም
እም፣ እም፣ እም፣ እሺ እሺ አልደወለም
እሺ ደውዬ እደውልልሃለሁ። እሺ እሺ እሺ እሺ